Hello?
አለ ሰላም ጤና እንዴት ቤት?
የሆነ ትኬት ነበር ልትያለኝ እንደ ያልታረመ ነበረ እሺ ካሸር ኩራን ትነግረኛለህ?
እ ካሸር ኩራን ንገረኝ፣ ቼክ ላድርግ።
አስር ኮዱን እስከ አስር አስር ሀያ አራት ሀያ አራት ሰላሳ አንድ ሰላሳ አንድ ዜሮ ሶስት ዜሮ ስድስት
ዜሮ ሶስት
እሺ አርባ ብር ቦነስ ገብቶልሃል።
እ እ አርባ ብር ቦነስ አለክ።
እሺ፣ አይ ሙሉ ስላልታረመ ተሳስበን Okay አበቃ። አሁን ታርሞላል። check ማድረግ ትችላለህ። እሺ መልካም ቀን።